ጤና ይስጥልኝ ብስፖርት ባኮ ምን ልርዳው?
ላክሽ ልኬልሽ ነበር እኮ በቴሌግራም ስልኳን ቴሌግራም ላይ አ፣ ልኬ ነበር እኮ አ፣ ጠበቃልሽኝ።
አዎ፣ ቴሌግራም ላይ ይጠብቁ መልሱን።
ወላኪልኛ ብሩ መልሽልኛ።
መልሱን ስናገኝ ወይ እናሳውቃለን።
ወይ በስልክ በእናንተ- ይጠብቁ።
ወይ- ወይ በእናንተ አካውንት ወይ በቴሌ ብር ላኪልኝ።
ደንበኛችን አስተላልፈንልዎታል። መልሱን ስናገኝ ስለምናሳውቁት በትዕግስት ይጠብቁ። ቴሌግራም ላይ መልስ እኮ- እናሳውቃለን።
እኔ መልስ እኮ አያስፈልገውም እናቴ። ምን ሆነሽ ነው እንዴ?
ሲስተካከል እናሳውቆታል።